ሆው
ሄሎ ሰላም ጤና ይስጥልኝ። ቴሌ
አይ እንትኑን ተ ቴሌውን ቴሌ game ተጫውቼ ነበረ።
እሺ
ሚ- ያው ተከታትዬ ተከታትዬ ያው መጨረሻ ላይ ያው ሳነበው ያው እንደደረሰኝ ይመስላል። እስኪ check አድርጉ።
ያው እንድ- ሽልማት ካገኙ message ይገባልዎታል። game ኡ ላይ ይነግሮታል
አ
እና ደግሞ እኛም ሲስተም ላይ እናያለን እናሳውቆታለን ሲደርሱት።
እሺ ደርሶኛል። ሜሴጁ ያው ሁሉ ሙሉ ለሙሉ ደርሶኛል።
አዎ ሲደርሱት እኛም ሲስተም ላይ ስለምናየው እናሳውቆታለን ደውለን።
አይ ያ እሺ ሜሴጁ ደርሶኛል። ያው አካባቢ ያለው አ፣ እንትን አጣዬ አካባቢ ነው።
እሺ ቼክ እናድርግና እናሳውቆታለን።
አይ እሺ እሺ ማለት ነው።